ጤና ይስጥልኝ ማለት አባት ሰላም ነው።
እግዚአብሔር ይመስገን።
ሁለት ሺህ አንድ ሞዴል ቲክቶክ ላይ አይቼ ነበር ቁጥርሽን የደወልኩት።
ምን ምን
መኪና ፈልጌ ነበር።
ሁለት ሺህ አንድ እኮ ምን መኪና ነው የፈለጉት?
ጆርሲ
ቀዩን ነው? ትዌልቱ?
አ ቀዩ
እሺ አለን።
አለ ሁለት ነጥብ አራት ምን አልሽኝ? የት ሁለት አካባቢ ሚሊዮን አራት መቶ ሺህ ብር ፓስተር branch ኣችን የት አካባቢ ነው?
ፓስተር ፓስተር አደባባይ ፊት ለፊት
አ ስንት ነው የሚባለው?
ሁለት ሚሊዮን አራት መቶ ሺህ ብር ሁለት ሚሊዮን አራት መቶ አዎ።